hello
ወይ ወይ ጄሪ
እንትን ነበረ ይሄ ተጭኖ ነበረ መኪናው።
ታጭኗል እንዴ?
አዎ ግን ለምንድን ነው ለቅም ከኢንተርኔት ይሁን still እንትን stuck አድርጓል ማለት ምንድን ነው game ኡን አላስጀመረውም። load ይልና አ እንደዛ ሆነ ቀረና እስቲ internet ን check ታደርግልኛለህ? ምናልባት ከኢንተርኔት ነው የሚሆነው ነው
ኢንተርኔት እየሰራ ከሆነ ስምንት ሜጋባይት ነው ፋይበር።
ስምንት ነው።
አ
ታዲያ ለምን እንደዚህ አይነት እምቢ አለ? ማለት load እያደረገ ነው የቆየው
okay። አጥፍቼው እንደገና ልክፈተው፣ እ አጥፍቼው እንደገና ልክፈተው።
እሺ ሞክረውና እንዴት እንደዛ አድርገህ ትሞክረዋለህ? shortcut
እሺ፣ እሺ እንደዛ አደርጋለሁ።
እሺ እሺ እሺ